hello hello ወይ ሰላም ነው እናት እግዚአብሔር ይመስገን። እንዴት ነህ?
አለን።
አለን ይመስገን።
ትናንትና AnyDesk ልኬ እየጫኑልኝ ነበረ፣ አላለቀም ነበረ።
ማን ልበል አንተን?
ወንዴ ነኝ እ እ ወንድም አገኝ ወንድም አገኝ።
እም።
እሺ እ ይጨርሱት።
አዎ እንደዛ ቢሆን ደስ ይለኛል።
እሺ ያው እነግራቸዋለሁ። ተስ እ ጄ እንትና ወንድም አገኝ ትናንት የተጀመረልኝ ይለቅ። ትናንት የተጀመረልኝ ይለቅ። ም- installation ነው እንዴ? ወንድም አገኝ እ፣ እንትን አዎ installation መሰለኝ አ፣ የቲቪውን ጭኖልኛል። አሁን የ- የ PC ዎች ነው የሚ አ- አንድ ቲቪ ብቻ ነው የጫነልኝ።
cashier ኦቹ ብቻ ነው የሚለ- የሚያ- የሚቀርክ cashier እና አንድ ቲቪ ይቀረኛል።
cashier ና ሁለት- አንድ ቲቪ ይቀረኛል። እሺ የሁለቱንም አዎ።
AnyDesk ላክልኝና የ cashier ኦቹን እኔ እገባላለሁ የ AnyDesk ኩንም ይገቡልሃል በምን እ፣ ልላክልሽ?
ቴሌግራም ላይ።
እሺ እሺ እሺ ወንድም አገኝ